ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ ነበር ምደውሎት።
እሺ order አድርገን መጣ። አይተም ነበሩት ነበረው በነበር ቀረ እንጂ ይቅርታ።
እ? ሳሙና ነበረ ሳሙና የልብስ እህ።
ነው።
አዎ okay፣ እሺ፣ ነገ መቀበል ይችላሉ።
አዎ ከመጣችሁ መጥቷል ብሎኝ እኮ ካስወረደኝ በኋላ ነው የለም ያለኝ።
okay፣ ይቅርታ በጣም ነገ የት እንላክሎት?
ይቻላል።
የት እንላክሎት? location ኢትዮ ቴሌኮም ወሎ ሰፈር ያለው ወሎ ሰፈር።
አዎ እሺ፣ ነገ እንልክሎታለን። እሺ፣ መልካም ምሽት።